ይገኛል።
ጤና
ሰላም ጤና ይስጥልን። Best Bet
እንትን ተመላሽ የሚኖረው odd ኡ ምን ያህል ሲሆን ነው? ሰው?
total odd ክ lose ላረከው ሲካፈል ከሀያ በላይ ሲመጣ አሀ፣ total odd ክ አ፣ lose ላረከው ሲካፈል ከሀያ በላይ ከሆነ ይኖርካል።
odd ኡ ከሀያ በላይ ከሆነ አዎ
እኮ አንድ ጨዋታ ሲወጣ አይደል?
አዎ አንድ ጨዋታ ሆኖ total odd ህን lose ላረከው ታካፍለዋለህ። ግን
ማለት እንዴት ነው የሚካፈለው?
በቃ total odd ብለህ መጨረሻ ላይ የተቀምጠው አይ odd አለ አይደል?
የጓደኞቼ መለሰና የእኔ ብቻ እንትን እሺ ሲልብኝ ምንድን ነው?
cashier code ኡን ትነግረኛለህ?
እሺ፣ ዜሮ ዘጠኝ አስራ አምስት
ዜሮ ዘጠኝ እ፣ አስራ አምስት እንትን ያልከኝ cashier አስራ ኮዱ አምስት አሀ፣ cashier code ኡ ነው የምትነግረኝ።
cashier code ኡ ማለት እ፣ ትኬት ነው cashier code የምትላለቻ መጨረሻ ላይ ውጤት የምታይበት ጋር cashier code የምትላለች።
አይ በኦንላይን ነበር የቆረጥኩት።
አዎ ኦንላይን እዛው ላይ የታረመበት አለ አይደል? የምታይበት መታረሙ አለመታረሙን
አሀ። እንትኑ የታረመበት አንዱ ኤክሲዳል ሌሎቹ መጨረሻ ላይ እንዳዳራጭ ናቸው።
አዎ መጨረሻ ላይ cashier code የምትላለች ታች የሆነ barcode አለ ከሱ በታች
በቃ እስቲ አላውቀውም። አዎ እሱ በቃ መጨረሻ ላይ ያለችም። እሺ ID ው ንገረኝ ወይ
ID ዩ ማለት ነው።
ትኬት ID ው።
አሀ፣ እንትኑ ቁጥሩን እም እሺ ልንገርሽ አዎ
የአራዊት እያወጣ ነው